Hello ድምፅ ድምፅ Hello አይሰማም?
አሁን ይሰማል። እንዲህ በደንብ ነው የሚሰማው።
እሺ አባ ምን ነበረ?
ሰላም ነሽ ፍቅር?
ሰላም ነኝ።
እሺ ዜሮ ስምንት ሀያ ሰባት ዜሮ ስምንት ሀያ ሰባት ሀያ ሰባት እ እሺ ምን ነበረ?
ቦታው አንሴ ነው ግን ይኬዳል። ባይሆን earning ውስጥ ታክል እሺ እሺ አባ መጣ። እሺ check አድርጊ። ኮንዶሚኒየም አስተካክላለሁ።
ጨርቆስ ማን ነው? ኖክ ኮንዶሚኒየም ነው ያለችው።
የት ኮንዶሚኒየም?
ኖክ ሰሚት ኖክ ኮንዶሚኒየም የሚለው ሰሚት።
አዎ።
በቃ በዛ pin አደርግላለሁ።
እሺ እሺ አባ